ሄሎ
ሄሎ ጤና ይስጥልኝ።
አለን ምን ልርዳው?
ኧረ እባክሽ እንደው ካርድ በሞላሁ ቁጥር እንደው ብሬን እየቆረጣችሁብኝ ነው። እንደው በእናንተ ከሆነ እስኪ እንደው ዝጉልኝ።
እሺ ቁጥሩን ንገሩኝ። ይቅርታ እስካብ አፍሪካ ክልል
ዜሮ ዘጠኝ ሰባ
እ
ዜሮ ዘጠኝ ሰባ
ሰባ ስልሳ ስድስት
እሺ ሰላሳ ሶስት እ ሰላሳ ሶስት ሰላሳ ሶስት ሰላሳ ሶስት
ሰላሳ ሶስት ሰላሳ ሶስት ተቋርጧል። እኛ game ላይ አቋርጠውታል።
እም፣ እሺ
እሺ እሺ፣ አመሰግናለሁ። እሺ ችግር